በዝማሬ ላመስግን እኔ ጌታ በዝማሬ ላመስግን እኔ ጌታ በዝማሬ መክኒቴን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝትህ ከሞት አውጣኝ ከቤትህ ርቄ መች ጠገብኩኝ በረሃብ በርዛት ተቸገርኩ አምናለሁ አምላኬ እንድትምረኝ ለይቅርታ መጣሁ ተቀበለ አውቀዋለሁ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነት ግን አደንቃለሁ። ያለው ረዳት ያንተን ያለው አንተ ከጠበክ በሕይወቴ ቅጥር አይደፈር መድኃኒቴ የኔን ስራ ተወው ተግባሬን የመስቀሉን ነገር መርሳቴን አዜሜን አንስተ አንተልህ ኢየሱስ ክርስቶስ